ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌ ነኝ።
እንደምን ሰላም ነው? እና በዚህ ስልክ ቴሌዋን የምለውን እየተጫወቱ ነው።
ምን አሉኝ?
በዚህ ስልክ ቴሌዋን የምለውን እየተጫወቱ ነው። ምንድን ነው የምደርሰው?
ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ላፕቶፕ ከአምስት ሺህ ብር ከአምስት እስከ አምስት መቶ ብር ካርድ ያገኛሉ።
እና አግኝቻለሁ። ትላንትና በሆነ ስልክ ተጫውቻለሽ፣ ተሸልመሃል ይላል እንትኑ ሚሰጁ ምን አሉኝ?
ተሸልመሃል ይለኛል ሚሰጁ።
ትኬት አግኝቶ ነው በሚያገኙት ትኬቶች ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እኮ እየደወልኩ ነው።
ምጮት የሚላለን የት ነው የምጠይቀው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጮት የሚላለ ይጮቱ።
ኮከብ ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ሰማንያ አምስት መጠላል።
ኮከብ ዘጠኝ ሰማንያ አምስት መሰላል
እሺ እሺ። ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት አዎ መሰላል ብሎ ይደውል።
እሺ እሺ።